ልጃልኩኝ እሱን ባለዋሽንቱን የወንዜን ልጃልኩኝ እሱን ሰምቼ ድምፁን የአገሬን ልጃልኩኝ እሱን ባለዋሽንቱን የወንዜን ልጃልኩኝ እሱን ሰምቼ ድምፁን ጎንበስ ቀና ያለን አዝመራው ከፊቴ ቁልቁል ሲወረወር ከማዶ ፏፏቴ ዋሽንቱን ሲጫወት ልስልስ ባለ ዜማ ደህና ሁን አሰኘኝ ደህና ሁን ከተማ ከግራ ገብሱን ከቀኝ ስንዴውን አቋርጬ አልፌ ሳየው ሸጋውን ልቤን ያመሰው የዋሽንቱ ዜማ ደህናውን አሰኘኝ ደህናውን ከተማ አሆ ማሚዬ ደህናውን ከተማ አሆ ማሚዬ ተሰነባበተኝ አሆ ማሚዬ ሰማው የለሙኝ አሆ ማሚዬ ዋሽንቱ ሲጠራኝ አሆ ማሚዬ ተያገሬ ልጅ አሆ ማሚዬ ሟያ ከማማ አሆ ማሚዬ ወጣው ካንተ ላድር አሆ ማሚዬ ሰለቸኝ ከተማ የሀገሬ ልጅ አልኩኝ እሱን ባለ ዋሽንቱን የወንዜን ልጅ አልኩኝ እሱን ሰምቼ ድምፁን የሀገሬ ልጅ አልኩኝ እሱን ባለ ዋሽንቱን የወንዜን ልጅ አልኩኝ እሱን ሰምቼ ድምፁን በለመለመው መስክ በወንዙ ዳርቻ ዋሽንቱን ሲጫወት ሲተክዝ ለብቻ ከጋራው ላይ ቁሜ ቁልቁል እያየሁት ከሱ ተማርኬ ከተማን ጠላሁት ከግራ ገብሱን ከቀኝ ስንዴውን አቋርጬ አልፌ ሳየው ሸጋውን ልቤን ያመሰው የዋሽንቱ ዜማ ደህናሁን አሰኘኝ ደህናሁን ከተማ አሆ ማሚዬ ደህናሁን ከተማ አሆ ማሚዬ ተሰነባበተኝ አሆ ማሚዬ ሰማው የለሙኝ አሆ ማሚዬ ዋሽንቱ ሲጠራኝ አሆ ማሚዬ ተያገሬ ልጅ አሆ ማሚዬ ሞያ ከማማ አሆ ማሚዬ ወጣው ካንተ ላድር አሆ ማሚዬ ሰለቸኝ ከተማ ጎንበስ ቀና ያለን አዝመራው ከፊቴ ቁልቁል ሲወረወር ከማዶ ፏፏቴ ዋሽንቱን ሲጫወት ልስልስ ባለ ዜማ ደህና ሁን አሰኘኝ ደህና ሁን ከተማ ያገሬው የወንዜው ያሸጋው እረኛ ያ ቀብረር ያለው ጎፈሬው ደገኛ ከብቶቹን እያየ ሲጫወት ዋሽንቱን በደስታ ፈዝዤ አየዋለሁ እሱን አሆ